ሄሎ ሄሎ፣ አቤት እንዴት ሆነ አገኘት?
እ አይ ከአይ ገና መድኃኒዓለም ጋር ነኝ።
Okay። እሺ፣ በመድኃኒዓለም በመድኃኒዓለም በጀርባው ጋር ወደ ታች ይውረዱ አዎ ወረድ ይወረዱ። አዎ ይታየውታል። ፍሊንትስቶን የሚል አሁን exact የቱ ጋር ነው ያሉት?
እ አሁን exact የቱ ጋር ነው ያሉት?
በቃ ቤተክርስቲያኑ ጋር መድኃኒዓለም ቤተክርስቲያኑ ጋር ከሆነ አዎ፣ ወደ ታች ይውረዱ። ወደ ሞኤንኮ የምታስወጣው አስፋልት አለች አይደለ?
አዎ፣ ከዚህ ኬክ አዎ።
ቤት ምናምን ያሉበት ወደ ታች እም።
እየወረዱ ይታየውታል። በዛኛው side ሆኖ ማለት ነው።
እሺ
ትንሽ ቆይቼ እደውልልዎታለሁ።
እሺ